Hello, Frank.
ሄሎ አዎ ሴቴ
ፍቃድ ነኝ።
እህ እ እሺ አንማ ከእንትን ወደ መስቀል ፍላወር የተጻፈ ኦርደር ነበር ሄጄ ደርሼ ምንም እንትን ማለት አልቻልኩም።
ምን
በሎኬሽንም ደርሼ እዛ መስቀል ፍላወር አደባባይ ከደረስኩ በኋላ እ ተሰምሮ ያለችበት ሌላ ቦታ ነው። አንደኛ የት ቢ- ነኝ?
ወደ ውስጥ ነው። ከዚህ በላይ እኔ ወደ ውስጥ አልገባም።
የት ይሄ- ነው? እሺ order ነበር ንገረኝ አንዴ።
ስልሳ ሁለት አርባ ሁለት
ማነው ስምህ?
ጸደቀ
ጸደቀ። ምንድን ነው ለምንድን ነው እ፣ ማትሄድላት? አንሴፍ ነው ቦታው።
መስቀል- አንደኛው መስቀል ፍላወር ነው የተ እንትን የተጻፈልኝ location ኡም የተሰራው ወደዛ። እሷ ደግሞ እዚህ ጎተራ ድልድይ ጋር ወደ ውስጥ ወደ ስር ግባ እያለችኝ ነው። እኔ ወደ ውስጥ አልገባም። በዚህን ሰዓት የመጣ በመጣ እንዴ
ኦኬ ስልኬን ቦታው ሰጥቼ አንሴፍ ባዶ ነው።
ስልኬን- አንሴፍ አዎ።
ነው ቦታው።
አዎ አዎ
እ፣ ቆይ ጸደቀ ከዚህ በቀር ወደ አዎ እዚህ ጋር መስቀል ፍላወር ነው የሚለው።
አዎ እኔ አሁን መስቀል ፍላወር እሷ አደባባይ ነው። ሎኬ ምንም አልጠየኩም፣ ግን እዚህ ወደ ውስጥ እኔ አልገባም።
እሺ ላስተላልፍልህና ከስተመራ ወጥታ እንድትቀበል ላድርግ።
ኦፍ ታይም ልንገራቸው።
ወጣ ነው። እስከዛም እሺ ለ-
ያው ግን ይሄ እንደዛ ነው ማድረግ ያለብኝ። ልንገራቸው። እሺ ንገሪ።
ጸደቀ- ወደ አስፋልት ወጥታ ማትቀበል ከሆነች እኔ አልገባም።
እሺ ጸደቀ እነግርልሃለሁ። ለማንኛውም እሺ